ሄሎ ሄሎ፣ ጤና ይስጥልኝ። ሮጋ ባክም ልወዶ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ስለም ታክ ላይ ቁጥራቸው ያገኙት።
እሺ፣ ምን ሲስተም ላይ ነበር ያገኙት?
የሆነ ኢንፌክሽን እንትን እየሰጠ ነበር ለመጠየቅ
ደንበኛችን ለማጸን ምንድን ነበር መጠየቅ የፈለጉት?
ማለት አም እንትን ምን- ምልክቱ
እ?
እ?
ምን አሉ ደንበኛችን?
ምልክቱን ሬክ ወደ ምናምናም ሄደናል።
እ? በመሀል በስማም እሺ፣ ከጀባ ያለ በጣም ይረብሻል።
እሺ አሁን የተቀመጠን ነው።
አ- ይሻላል። እሺ
እንትን ያ ዶክተሩ ስለ እንትን የሰጠ ነበር ማጸን እንትን ማለት ነው።
እሺ እ፣
እና ከሱ ጋር የተያያዘ እንትን ነው።
ምን ጥያቄ ነው?
አዎ ከሱ ጋር የተያያዘ ጥያቄ እሺ ምንድን